እዚህ ባንክ የሆነ ውክልና ድኮኩ መልሶ ሌሊት ባንክ ቡክ እንድከፍትለት
ሄዳት አለ ወዬ ብዙ ወዬ ወዬ፣ ወዬ።
ሲመጣብኝ እሱንም ለማላገኝ አንቺም ላይ ዘጋሁብሽ።
ማ መቶብሽ? ስልክ መቶ ስልክ መጥቶ መካከል ላይ እየተደወለ ለሱ ብዬ አይደል? እንዴት ነሽ? ሰላም ነሽ?
አይ፣ በቃ እንግዲህ መቼ እንደሚሉኝ አላውቅም። በኦንላይን በእንትን ልክልሻለን በስልክ ብለዋል። መጠበቅ ነው።
መጠበቅ እንግዲህ አ፣ ሰላም ነሽ? በተረፈ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ናችሁ?
አለን። ሰላም ሰላም ነን እና ባይ በረቱ ማታ ደህና ነው?
ደውለሽላል ነበር አይ ከነገርሽ መጡ ልጆቹ?
አልደወልኩኝም። በቃ ከወጣሁኝ አልደወልኩም። ዛሬ ይገቡ ይሆናል አላውቅም።
አ፣ ዛሬ ነው የሚገቡት አለች።
አ፣ መቶ ትናንት ነው።
አ፣ ዛሬ ነው የሚገቡት።
በቃ እሺ ታለኝ። እሺ ማ- ማር- ማቴዎስ ማቴ- ማርቆስ ትምህርት የለውም እንደ ድምፁ ምሰማ ኧረ ትምህርት ቤት ነው እ፣ ድምፅ ሰማ ትምህርት ቤት ነው። አይ ቴሌቪዥኑን ከፍቼ የሆነ ኢቢኤስ ላይ የሆነ ፊልም እያየሁኝ አንዳንዴም ፊልም ፊልም ታያለህ?
ወቀለበቱን ወረወረችለት። እኔ ላይ እባክሽ ወረወረ፣ በይ ሸጬ አንሺው እና- ነበር አንሺው እና የምበላው።
እኔ ላይ እኔ ላይ ላድርገው በላ።
ኧረ እኔ ሸጬ በላው ነበር። አይ እኔ
ደግሞ ላይ ትልቅ ነው ልሰካው አንቺ።
በእናትህ፣ እኔ ላይ ልሰካው በእናትህ።
በቃ ጃውታ ነው።